hello ጤና ይስጥልኝ ቃል ኪዳን ነኝ ከህብስት ምን ልርዳዎ?
betting ቻክል አማራ ፈልጌ ነበር።
እሺ cashier code ኡን ንገሩኝ።
አስራ አራት
እሺ
አስራ አራት እሺ ድጋሚ ነው?
አዎ
እሺ፣ ሰላሳ አራት አርባ ሶስት
ሰላሳ አራት አርባ ሶስት አዎ
እሺ አንድ ጨዋታ ነው ያለቀ ያለው እስካሁን
እና ያን ወጧል።
እሱ አረንጓዴ ነው።
እሺ እና አመሰግናለሁ።
እሺ መልካም
እሺ።